Hello ጤና ይስጥልኝ። Hello ወይ እ ፊቴ ላይ ማድያት ነገር ነበረብኝ ግንባሬ ላይ ፊቴ ላይ ግም- ግንባሬ ላይ ማድያት ነገር አለብኝ።
ለቡና ወሎ ሰፈር አለን። የቱ ይቀርብሻል?
እ እ የሕክምና አገልግሎቱን እንሰጣለን። ለቡና ወሎ ሰፈር አድራሻችን እኔ ያለሁት ወደ ወሰን ነው። የቱ ይሻ ይቀርብ?
እኮ ወሎ ሰፈር ማለት ቦሌ ነው።
አዎ አዎ በቃ እዛ ይቀርበኛል። እኔ የምልሽ ም- ም- የእነሱ አዎ እዛ ይቀርበኛል። እሺ ምን ያህል ብር ይሆናል ግን?
ይህ ካርድ አንድ ሺህ ብር ነው። ከዛም በኋላ እኛ አናውቅም። ዶክተሮች ካዘዙልሽ በኋላ እንግዲህ ምን እንደሚያዘዙልሽ ስለማይታወቅ እሺ አሁን እኛ ማወቅ የምንችለው የካርድ ብቻ ነው። የካርድ እሺ አንድ ሺህ ብር እሺ እሺ እመጣለሁ።
እሺ